ጤና ይስጥልኝ።
ሄሎ ጤና ይስጥልኝ። አቶ አሊ ሰይድ ነው ከአሪፍ ፔ ነበር ደንበኛችን transaction ኡን ይፈጽሙ በሳንቲም ስለሆነ ሳንቲም ያናግሩ
እኮ እነሱንም አውርቻቸው እንደዚህ ብሎኝ እኮ ነው። እነሱ ወደኛ አላኩትም ብሎኝ ነው።
እንደዛ ከሆነ ደግሞ ወደ betting ቤቱ ነው የሚደውሉት ደንበኛችን። አሁን እርሶ አሪፍ ፔ ነው እየደወሉ ያሉት፣ ወደ ሁሉ ስፖርት ነው የሚደውሉት።
ሁሉ ስፖርት ቁጥሩ ስንት ነው?
ስልካቸው የለንም ደንበኛችን፣ website አቸው ላይ ማግኘት ይችላሉ። ስልካቸው
እሺ
ቀን ይምረት
አዳበች